hello ጤና ይስጥልን። አብሮ ይስጥልን። ወደ ሰማንያ ወደ ሰማንያ ስምንት እየደወሉ ነበረ። አዎ አንዳንዴ መስመራችን busy ይሆናል። ምን ልርዶት?
ሰማንያ አንድ
ወደ ባትሪ ለማስቀመጥ አልገባኝም። የገባው text ማለት ነው።
እህ
የገባው text text ገብቶኝ ነበር።
okay ስለ የት
ይሄ list ምናምን የሚለው ሰማንያ አንድ ሰማንያ ስምንት ላይ ይደውሉ የሚለው ላይ አክሲዮን ላይ ያስቀምጡ የሚለው
አዎ ሰማንያ አንድ ሰማንያ ስምንት Flintstone Homes ነበረ የደወለው። ትክክል ነው። ምን መረጃ ፈልጎ ነው?